Hello ቤርሳቤ ነኝ።
ቤልሳቤት ሰባ ሁለት አስራ ስድስት የሆነ ሳይክል መንገድ ላይ ተበላሸብኝ እና እንድታወጭልኝ ነበረ።
ስንት ነው ያልኩት?
ገና ሰባ ሁለት አስራ ስድስት ገባ ምናምን ወደ ይቅ ላይ ነው
ሰባ ሁለት አስራ ስድስት
አስራ ስድስት ነው።
አዎ ሰባ ሁለት አስራ ስድስት
ማን ነው ስምህ?
መኮንን
አንዴ ቆይ መኮንን ጠብቀኝ መስመር ላይ እሺ እሺ
ማን ነው? ደቡ እ አስፋ ወሰን አስቀውለት አስገብቼለታለሁ refresh አድርገው በይው።
ቆይ
መኮንን ነህ አይደለ?
አዎ አዎ
እሺ ወጥቶላል።
እሺ አመሰግናለሁ ቤተሰብ